የለም አለ
ሊልሽ ብለሽኝ ነበር።
እኮ ቆይ አልነገሩኝም። ትንሽ ጠብቂ እሺ። መስመር ላይ ትጠብቂኛለሽ? አንድ እሺ፣ ሺ ታደርገ እሺ፣ እጠብቅሻለሁ።
ከነ ደብተሩ ነው እንዲያስገባሽማ
ደብተሩ አንቺ ጋር ነው?
ከነ ደብተር ነው ማለት ነው የተቀበልንሽ።
አዎ፣ አዎ፣ አዎ።
እሺ አንዴ በቃ check አድርጌ ላሳውቅሽ። ገና እያዩት ነው። እሺ